Hello ጤና ይስጥልን ቤት ቤት
አብሮ ይስጥልን እናት እንትን ሪፖርት አድርጌ ነበር ሁለት ሺ አምስት መቶ withdraw አድርጌ እሺ ግን አልገባለኝም።
በደወልክበት ቁጥር ነው።
አዎ
እሺ አንዴ check ላድርግል። ሁለት ሺ አምስት መቶ ዛሬ ነው።
አረ ቆይቷል።
ይቅርታ አንዴ ጠብቀኝ። እሺ check ያድርጉት።
ችግር የለም።
ቀኑ መቼ ነበረ?
ቀኑ እኔ እንጃ ትዝ አይለኝም እናት።
ማለት አንድ ሳምንት ያልፎታል ወይስ በዚህ ሳምንት ውስጥ ነው?
ሳምንት ሳምንት ሳምንት ይሆናል።
በ Chapa ነው የሞከርከው SantimPay?
SantimPay እሺ የሳምንት ረዥም transaction ስለሆነ ነው። እሺ ትንሽ ጠብቀኝ።
እሺ።
check ላድርግ። አይ ይቅርታ፣ ቀኑን ግን አይተህ መንገድ ትችላለህ? ካላስቸገርኩ እሺ መልሽ አይተህ ችግር የለውም። እሺ ቤዛ በልና ደውልልኝ። እሺ እሺ